አመ አስሩ ለመስከረም እዝድ ዘጼዴንያ የዚህ ቦታው ከእስጢፋኖስ በፊት ማለትም የፍሬን እንደ ጨረስነ ቀጥሎ የጼዴንያ ነበር ቦታው። እዚያ ነው። በስህተት እዚህ መጥቶ ነው እንጂ እዚያ ነው ቦታው። እዝል አብርሂ አብርሂ ማርያም አብርሂ መስቀሎ ለወልድ እንዘ ትትሞጥሂ ጽዮን ዮም ተፈስሂ